የምወስደው ጤና ይስጥልኝ ብሌን hello
ብሌን ይስጥልኝ
እ ብሌን ነሽ
ብሌን የለኝም አይደለሁም እ እሺ ማንን ማግኘት እችላለሁ ወይ ፋኑኤል ወይ ብሌንም
ሁለቱም office አይደሉም ለጊዜው ምን ፈልገው ምን ልርዳው መኪና ለ- ለኢትዮጵያ ኢንጂነሪንግ ኮርፖሬሽን ጠዋት አንድ መኪና ልከው ነበረ እህ አሁን ግን ሌላ መኪና እንፈልጋለን ሁለት መኪና እንፈልጋለን
እሺ ምን አይነት ነግሬያቸዋለሁ ደግሞ okay አስታውቋቸዋለሁ ብሌን
ቶዮታ station wagon እና እህ
ለነገሩ ሁለቱም ቶዮታ station wagon ቢሆን ጥሩ ነው okay
ግን በቃ መኪና እንፈልጋለን ትራንስፖርት ዘርፍ ላይ ነው የኢትዮጵያ ኢንጂነሪንግ ኮርፖሬሽን ትራንስፖርት እህ።
ዘርፍ ላይ
እሺ inform አደርጋለሁ እሺ እሺ እሺ አቤት መልካም